ጤና ይስጥልኝ። ቴስ ብራ መረጃ ማዕከል
ከአዲስ አበባ ከመቀሌ ወደ አዲስ አበባ ልጄ ነበር።
ለመቼ ነው የፈለጉት?
ለዛሬ
ለዛሬ አ እሺ፣ አንድ ደቂቃ ለአንድ ሰው ነው።
አ
ለዛሬ ከሰዓት በረራዎች ናቸው ያሉት አ
የከሰዓት ስ- ለስምንት ሰዓት አምስት ጉዳይ
እሺ
ከዛ አስራ አንድ ሰዓት ከአስር አስራ ሁለት ሰዓት ከሀያ አምስት እና ማታ አንድ ሰዓት ከሩብ ነው ያለው።
okay። ከመቀሌ ወደ አዲስ አበባ ማለት ነው።
አዎ ከመቀሌ ወደ አዲስ አበባ
ስንት ነው የስምንት ሰዓት?
የስምንት ሰዓቱ ስድስት ሺ ሶስት መቶ ሰማንያ አምስት
okay። የማታስ?
የማታ አንድ ሰዓት ከሩብ ይቀንሳል አምስት ሺ ሰባት መቶ ሰማንያ ሰባት
አምስት ሺህ ሰባት መቶ ሰማንያ ሰባት
እሺ። ስሙና ስም አባቱ ቴክስ አድርግልኝ ልበለውና መልሼ ልደውል።
እሺ ይቻላል። ቴሌግራም ይጠቀማሉ እርሶ?
አ ስለዚህ በእርሶ ቴሌግራም ላይ message እልክሎታለሁ። ሙሉ ስሙን እዛ ላይ ይላኩልኝ።
እሺ እሺ፣ እናመሰግናለን ስለደወሉ። መልካም እሺ እሺ